አሁን መስምገቡ ቆርጦብት ቱርክ ተቋርጦ ነው
አካባቢ ነው የሚገኘው። አካባቢ ነው የሚገኘው።
አይሰነኝ ፊኒሽንግ ሰፈር ነኝ። አዎ።
ሲኤምሲ የት አካባቢ መለያ ቦታ አለው? የቱ ጋር ነው?
አሪፍ ሰፈር ነው። ፖሊስ ጣለ እዛ ፖሊስ ጣቢያ አካባቢ ወይም ሸማች አለ እዚህ ለፊት ለፊት።
ሲኤምሲ ጣቢያ አካባቢ አዎ፣ ፖሊስ ጣቢያ አለ። አዎ
ያስመልኩኝና መዝግቤ የወረፋ ቁጥሩ ትሰጦታለሁ። አሁን በደውልበት ስልክ ቁጥር መዝግብ አይደል?
ይቻላል።
አይነት
አቤት።
መስመር ላይ ኖት አዎ፣ አለ።
መዝግቤ ልዎታለሁ። የወረፋ ቁጥሮችን ያዙት እሺ።
አስራ ሰባት ሀያ ስድስት አምስት አርባ ሶስት ነው አርባ ሶስት አስ- አይ አስራ ሰባት ሀያ ስድስት አስራ ሰባት ሀያ አስራ ስድስት ሰባት ሀያ ስድስት አራት አይሰማም፣ በደንብ ይቆራረጣል። አስራ ሰባት አስራ ሰባት ሀያ ስድስት እሺ አራት
አስር የወረፋ ቁጥሮት ነው ይሄ ከሶስት ቀን በላይ ሲሆንና አስር ያልሽ በአስራ ሰባት አስራ ሰባት አስራ አስራ ሰባት
okay መቼም አስራ ሰባት አስራ ሰባት ሀያ አስራ ሰባት አይደል ጀምር ያዝ እሺ ከእንደገና ነኝ
ስድስት አራት ሀያ ስድስት ሀያ ስድስት አራት
እ አስራ አራት አንድ ሰባት ሁለት
ሁለት ሀያ ስድስት ሀያ ስድስት እም፣ ከመጀመሪያ ልንገረው ቲሙኝ ከመጀመሪያ ልንገረው ከመጀመሪያው ከመጀመሪያም ይቅርታ ይቆራረጣል። ዛሬ
እሺ ችግር የለውም እ፣ አንድ ሰባት አንድ ሰባት ሁለት ስድስት ሁለት
ሁለት ስድስት ሁለት አራት ስድስት አራት አራት እሺ አስራ ሰባት ሀያ ስድስት ሀያ አራት።
ስድስት አራት እሺ እሺ አመሰግናለሁ።
አንድ ችግር የለውም። ሌላ ነገር
ምንም ይቆራረጣል ግን
ሌላ ነገር አለ አይሰማም።
ሌላ ምረዳውት ነገር አለ አይ የለም የለም እናት የለም። በቃ የወር ቁጥር አስራ ሰባት ስድስት ሀያ ስድስት አለው። እሺ አመሰግናለሁ።
አይ አንድ ጊዜ አንድ ሀያ ስድስት ነው
እሺ አንድ ሀያ ስድስት አንድ ጊዜ ብቻ ነው ሀያ ስድስት ጊዜ ብቻ ነው አይደል? አስራ ሰባት ሀያ ስድስት አራት
አዎ እሺ እሺ አዎ አዎ እሺ እሺ አመሰግናለሁ። እሺ
እናመሰግናለን እሺ